ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። እባክዎትን የማየት የጉዞ መረጃ እንስጠዎት።
ሰላም እንደምን አለሽ?
እግዚአብሔር ይመስገን።
ስለ አሜሪካ process ፈልጌ ነበር።
ምን አሉኝ ደንበኛችን?
ስለ አሜሪካ process ፈልጌ ነበር።
እሺ፣ ለምን- ለምን ነበር መሄድ የፈለጉት?
በትምህርት
ለትምህርት?
እም፣ እሺ፣ ከዚህ በፊት apply አድርገው ያውቃሉ?
አላውቅም። የመጀመሪያ እሺ፣ ፓስፖርት አሉት?
አለኛ።
የታደሰ ፓስፖርት?
አዎ አዎ።
እሺ፣ መጀመሪያ ዩኒቨርሲቲ ፈልገው። hello፣ ወይ እሺ።
መስመር ላይ ነው ደንበኛችን?
አዎ አዎ።
ዩኒቨርሲቲ